ሄሎ
አቤት
እሺ ስምህን ማን ልበል?
አለምነሽ
እሺ ከየት አካባቢ ነው የደወልሽልን?
ምን ያልሽኝ?
ከየት አካባቢ ነው?
ከጮቢ
ከየት አሉኝ?
እ ከየት አሉኝ?
ከጮቢ
እሺ አለምነሽ ማን አሉኝ ስሞትን?
አብርሃ
እሺ ለምን ጉዳይ ነው ወደ ዶን ኪዮብ የደወሉልን?
ትምህርት ለመማር ነበር።
የምን ትምህርት?
የዩቲዩብ ትምህርት
እህ እሺ የዩቲዩብ ትምህርት አሁን ላይ በኦንላይን ነው የሚሰጠው። ያሉበት አካባቢ ኢንተርኔት ካለ በኦንላይን ነው የሚሰጠው ትምህርቱ።
እኛ ካለንበት አካባቢ ዩቲዩብ የለም
ኢንተርኔት አለ ያሉበት አካባቢ።
የለም
ስለዚህ ኢንተርኔት ከሌለ አይሰራሉትም ማለት ነው። ኢንተርኔት ከሌለ መማር አይችሉም። ሌላ ጊዜ ወይ ኢንተርኔት ያለበት አካባቢ ሆነው ይደውሉልን።
እነሱ እሺ አመሰግናለሁ።